ሄሎ ሄሎ ሄሎ፣ ጤና ይስጥልኝ።
አብረሽ ጥላ አሚን ማርኬቲንግ ነው።
አዎ ከአፍሪ ወርክ ኢትዮጵያ ነበረ የምንደውለው።
ምን ኬት አፍሪ ወርክ ኢትዮጵያ freelance።
እሺ እሺ፣ በ real estate sales vacancy ወጥታችሁ ነበር አይደለም? May ሰላሳ ላይ እህ እህ May ሰላሳ ላይ በ real estate sales vacancy ወጥታችሁ ነበር?
ነበር። አዎ፣ እሺ
በዚህኛው ስልክ ነው የወጣው።
እሺ አ- አሜን አዱኛ በሚል okay እሺ፣ በእኛ platform የምትፈልጉትን ሰው ቀጠራችሁ፣ አገኛችሁ?
ምንም አላገኘንም። ድጋሚ እንትን ለማለት ሞክረን ነበር። ለመክፈልም አያ- አያመችም እንትኑ
ምኑ platform ኡ እንዴት ያስቸገረች ነገር ክፍያ አለ?
ጠየቀን። ያ- አዎ I think ምንድነው ኢብር ምናምን ምናምን ነው የሚጠይቀው መሰለኝ ቴሌብር ቴሌብር አዎ አዎ። ቴሎ ካሽ አዎ አለው።
አዎ።
ቴሌብር አልሰራም ብሎት ነው ወይስ ምንድን ነው አልሰራም ያሉት አዎ ነገር?
እሱ አልሰራልኝም።
እም፣ plus ከዚህ በፊትም ብዙ ጊዜ ሞክረናል፣ ግን effective አይደለም የሚመጡ ምንድን ነው በጣም ብዙ ሰው እንትን ይላል፣ ግን የሚመጣው በጣም ትንሽ ሰው ነው። ሀምሳ ምናምን ሰው register ያደርጋል፣ የሚመጣው አምስት ሰው ምናምን ነው የሚሆነው ለ interview ምናምን wow።
ማለት ነው።
አዎ፣ አዎ፣ አይነት እና ከዛም ውስጥ እ፣ ከ interview በኋላ አይመጡም ምናምን ብዙ effective አይደለም to be honest።
አዎ እኛም ያው job seeker ላይ በጣም እየሰራን ነው። እኛም ስንቀጥር የሚያስቸግረን ነገር ስለሆነ አብዛኛው company ዎችም የሚሉን ነገር ይሄ ስለሆነ ያው በጣም እየሰራንበት ነው። job seeker ላይ እንደዚህ አይነት ነገር እንዳይፈጠር ማለት ነው። እሺ እንትኑን ምንድን ነው ያስቸገሩት ግን ቴሌብር error የሚለው ነው ወይስ ምንድን ነው?
አዎ ማለት አያ- አያመጣልኝም ጭራሽ አያመጣልኝም። ወይ ሌላ እንትን ብትጨምሩበት አሪፍ ነበረ።
በ CBE እ፣ መክፈል ባንኮች ይችላሉ።
በ CBE
አዎ እዛው ላይ option ኑ ላይ የለም አይደል? update እያደረግነው ስለሆነ ነው። ለዛ ነው okay okay።
እ፣ ቢሆን ጥሩ ነው።
እንትኑን update ካደረጉት በኋላ አይመጣም፣ ምንም አይልም ነው
እ፣ update አላረኩም actually update መደረግ ነበረበት።
refresh
አ፣ አንድ ጊዜ ነው የሞከርኩት የ CBE ው አልሰራልኝም። ቴሌ ብሩ ነው እንደውም ብዙ ጊዜ ሞከርኩ የነበረው refresh ነክተውታል።
I don't know ቆይቻለሁ ከሞከርኩትና ረስቻለሁ።
እሺ ከዚህ በኋላ የሚያስቸግሮት ከሆነ በቴሌብር ሲከፍሉ refresh የምትል button አለች እና እሷን ይንኳትና የሚያስቸግሮት ከሆነ ይደውሉልን። ይሄኛው ስልክ ካልሰራሎት ዜሮ ዘጠኝ ሀምሳ ስድስት ብሎ የሚጀምር ስልክ አለ bio ላይ ቴሌግራም ቻናላችን ያውቁታል።
I think አውቀዋለሁ።
አዎ bio ላይ አለ ዜሮ ዘጠኝ ሀምሳ ስድስት ብሎ የሚጀምር ስልክ ወይም በዚህ ስልክም ይደውሉልን እና ይንገሩን። እሺ እሺ እሺ ያው job seeker ኡ ላይ እየሰራንበት ስለሆነ ያው I hope ይቀረፋል ይሄ ችግር።
በጣም ጥሩ። እሺ እናመሰግናለን። መልካም ቀን።
መልካም ቀን።
እሺ